ቤት ቤት የምንወደው
ሄሎ ሰላም ጤና ወይ ቻፓ አንድ ሺህ ብር ወጪ አድርጌ ነበር አልገባም። ታይልኝ አንዴ ጠብቀኝ።
ሰላሳ ደቂቃ በፊት በስልክ ጠብቀኝ አንዴ።
እም።
hello hello
ወይ እ፣ ምን ሆኖብህ ነው?
አይ ብሩ አልገባም። አንድ ሺህ ብር ቻፓ ወጪ አድርጌ ነበር ወደ ንግድ ባንክ እና አልገባም።
ቴስት ቤት ቁጥር አሁን የደወልክበት ነው?
አዎ እሺ።
አንድ ከሰላሳ ደቂቃ በፊት process ላይ ነው።
አንድ ሁለት ሰዓት ስለሚፈጅ ነው። እሺ፣ እንደዛ ከሆነ አንድ ሁለት እሺ።
ሰዓት ይፈጃል። እስኪገባ ጠብቀው።
እሺ ካልገባልህ ደውልልን።
እሺ እሺ